hello ሰላም ጤና ይስጥልኝ ቲሊሊ message ደርሶ ነበር።
hello message ደርሶ ነበር። ዘጠኝ ሰማንያ ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
አ- አ- የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ምን አይነት game ኦች?
እ game ነው፣ የቴሌቪዥን game ነው። እድሎትን መሞከርና ጥያቄና መልሶች።
ብር ነው ካርድ ነው?
ምን አሉ?
ብር ነው ካርድ ነው ሽልማቱ?
አ ደንበኛ ሲሆኑ በቀን ከሆነ ሁለት ብር ይቆርጣል፣ በሳምንት ከሆነ አስር ብር ይቆርጣል።
አይደለም
እሺ፣ hello ይሰማል።
ብር ነው ሽልማቱ።
ምን አሉ?
ብር ነው
ሽልማቱ ላፕቶፕ አለ፣ ስልክ አለ፣ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጆች አሉ። መጫወቻ ነጻ ትኬትና ነጻ ፓኬጅ።
እሺ፣ በ- በአካል ጥያቄ ነው በ-
ምን አሉ?
በአካል አውርተን ነው ግን በ message ነው?
ሲያሸን ጨዋታውን ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ነው የሚጫወቱ።
አይ እሺ፣ ለማንኛውም እንጫወታለን።
አ ይጫወቱ። ሽልማት ሲያገኙ message ላይ ይገባሉታል፣ game ኡ ላይ ይነግሮታል። እኛም system ላይ እናያለን፣ እናሳውቆታለን።
ሳሸንፈው ደግሞ ሳሸንፈው ደግሞ አላሸነፍክም እንዳትሉኝ።
አይ አናለም።
እስከ ስንት ቀን ነው?
እንደ እድል ነው፣ እድሎትን መሞከር ነው።
አይ እሺ። አይ